እገባለሁ ፋይሉ ጠቅላላ የለም። አምቢሶና ወይኔ ወይ brother ሰማኝማ እንትን እሺ።
ፋይሉን ማለት ነው እ እዚህ ጋር ያለው ፋይል የማራቶን ነው እና download ከምታረግ ከዛኛው Keno ላይ የጫንበት ፋይል የለም እ እሱን ኮፒ አድርገህ ወደዚህ አንጠው በ flash ይኸውልህ ይሄኛው PC አነስተኛ ነው እና ሶፍትዌሮች አይሰሩም። በእንትን ብቻ ነበር ያኔ በ Chro- Chrome ላይ ባለው ብቻ የተጠቀም ነው።
አ እኮ ገብቶኛል አቅማቸው አነስተኛ ነው። ሶፍትዌሩን አይሰራውም እዚህ ላይ
ካልሰራው ታዲያ ምን ማድረግ እንችላለን እኛ በእንትኑ ብቻ ይሰራል እኮ በምኑ ብቻ በምንድን ነው አልተረዳኝም እኮ እኔ ያልኩ እሱን አይደለም እ ይኸውልህ፣ እዚህ ጋር እቺ generic የምትላለች አያት እሺ አዎ እኮ አዎ።
እሷን ፋይል ከዛኛው PC ላይ በ flash copy ታደርግና ወደዚህ ትጭነዋለህ
እሺ copy paste ብቻ ማድረግ ነው እኮ ይሰራል እዚህ PC ላይ ለምትለኝ አንተ paste ካረከው በኋላ እኛና edit እናደርገዋለን ችግር የለውም እነዚህ ነው?
አይሰሩም እነዚህ የማራቶን betting ናቸው አይሰሩም እሺ አጥፋቸው እና አይ እዚህ PC ላይ ምን አደረግን መሰለህ ይህንን ሶፍትዌር ጫንን እና እምቢ አለ አቅም የለውም PC ው አለ
አዎ እንደዛ እኔስ ነው ላርግልና ትሞክረዋለህ አንተ አዎ።
በቃ ችግር የለውም እሺ እሺ እሺ።
እሺ ጄኔሪክ ቪዥን የምትለዋ